ሄሎ ሄሎ አቤት ጤና ይስጥልኝ ፊሊንግ ስቶን ነው
እንትን አክሲዮን ለመግዛት ከስንት እስከ ስንት ነው የሚያስፈልግ?
እ፣ ይቻላል አንድ አክሲዮን አምስት መቶ ብር ነው የት አካባቢ ነው ያሉት እርስዎ ሀረር
እሺ አንድ አክሲዮን አምስት መቶ ብር ነው የሚሸጠው አንድ ሰው እ።
ደግሞ minimum መግዛት የሚችለው አርባ አክሲዮኖችን ነው ከሀያ ሺህ ብር ጀምሮ ማለት ነው እሺ እ፣ ባሉበት በባንክ በኩል መጨረስ ይችላሉ
እሺ በአማራ ባንክ መጨረስ ይቻላል?
ይቻላል የሽያጭ ባለሙያ ስልኮትን እሰጥና የሽያጭ ባለሙያ ደውሎሎት ስላሉት ነገሮች እ፣ እሺ።
እያስረዳዎት ከእሱ ጋር መጨረስ ይቻላል በባንክ በኩል ማለት ነው እሺ እሺ ስሞትን ማለበል
ቅድስት
ማስታወቂያችንን ከምን ላይ ነበር የሰሙት ከቲቪ ላይ
እሺ እ፣ ይደወልሎትና ከእነሱ ጋር ያለውን ነገር በዝርዝር ያወራሉ እሺ እሺ መልካም ቀን እሺ